ሰላም ጤና ይስጥልኝ። ቺፕ እባክዎ ምን ልርዳው?
ሁለቱ እዛ ነበሩ።
ሄሎ ሄሎ እናት፣ hello፣ አቤት።
ሰላም ነሽ?
ሰላም አለንማ።
refund ትናንት ተጠይቄ ነበረ።
እሺ፣ ስሙት ማን ነው?
ናርዶ ሲልማ
ናርዶስ። በናርዶስ ነበር create የተደረገው group ኡ።
አዎ፣ በናርዶስ እና በበረከት ሁለት ቦታ ነው refund የሚደረገል።
okay፣ ይቅርታ። እስኪ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሀያ
ሀያ ዜሮ አራት እሺ፣ ሰላሳ ስምንት ዜሮ አምስት
ሰላሳ ስምንት ዜሮ አምስት አዎ
okay። አዎ refund ነበረው ትምህርት
አዎ የሽንኩርትና ቲማቲም በእኔ ስም ከዛ ደግሞ በረከት በሚል group ውስጥ ደግሞ ሽንኩርት፣ ቲማቲም፣ ድንችና ጥቅል ጎመን አንዳንድ ኪሎ ያዘዝኩት ነበር።
okay ልክ ነው። ታ ይቅርታ በጣም እዚህ ጋርም እንዳልተላከ ነው የሚያሳየኝ።
አዎ ይላክሎታል፣ አሳውቅሎታለሁ። በጣም ይቅርታ።
ዛሬ ላካል ዛሬ እንድላክሎት አሳውቅሎታለሁ።
አደራ አትርሱ።
እሺ እሺ፣ መልካም ቀን